Hello ጤና ይስጥልኝ።
አብረሽ ጥሩ ከ ChipChip ነበር የምንደውልሎት እሺ።
እ፣ ተረክበው ዝንጅብል ሶስት ኪሎ ጎሎት ነበር።
አዎ አዎ፣ ዛሬ ነግሬው ነበር።
እሺ ነገ የት እንላክሎት? location እ፣ ጀሞ አንድ ጀሞ አንድ። እሺ ነገ እንልክሎታለን። እናመሰግናለን።
እሺ። ግን ከተቻለ ከዘጠኝ ሰዓት ተ- በፊት ቢሆን ጥሩ ነው። ስራ ቦታዬ ስለሆነ ዘጠኝ ሰዓት ላይ እወጣለሁ።
አይ ያው እነሱ በጊዜ ነው የሚወጡት። ያው exact ሰዓቱን ልነግሮት እም።
አልችልም እንጂ በጊዜ ነው የሚወጡት።
እም፣ በቃ እሺ።
እሺ ወይ እሺ፣ ከ driver ሩ ጋር አወራለሁ። እሺ አዎ ስለሚደውሉሎት ያው፣ እሺ እሺ፣ መልካም አመሰግናለሁ።
ምሽት። እሺ